ጤና ይስጥልኝ አክስቴ ደኒንግ በኩል ልድረው
ዛሬ ወደ ሰባት ሰዓት ተኩል አካባቢ ብር deposit አድርጌ ነበርና እሺ
አሁንም እንትን አለብኝ አላስገባልኝም ነበረ።
deposit አላደረግልዎትም? እስካሁን deposit አል- አልሆነልዎትም?
አዎ አልሆንልኝም።
እሺ፣ ትናንትም ወደ ምን እንደዚህ ስፖርት ዲፖዚት ነበር ያስገቡት?
እ ወደ ቤቴክስ
ወደ ምን
ቤቴክስ ላይ ቤቴል
አ፣ የቤት- አሪፍ ቤት የቤት- ማለት ነው።
አ- አሪፍ ቤት ልክ ልክ ነው። ስ- ወደ ምን ቤት ቤቲንግ ነው ያስገቡት? የቤቲንግ ውስጥ እ፣ ማን ወደ ይባላል?
ቤቴክስ
ቤቲንጉ ቤቲንጉ ቤቴክስ ቤቴ ነው?
አ፣ ምን አሉኝ? ቤቴ ቤቴክስ ነው ነው።
ቤቴ- ቤት- ቤቴክስ አ፣ አ፣
እሺ ደመያችን መዘግብሎታለሁ። ስሞትም አለበል አስመዝግበው ነው ቧል እኛ ጋር ደውለው ከዚህ አ፣ በፊት
አይ ከ- ከትና- ትናንትም ምናምን እንደዚህ ሆኖብኝ ነበረ እና ዲፖዚት አድርጌ መልሶልኝ ነበር። አሁን ድጋሚ ካደረገው ደግሞ ሁለተኛ ምንድነው እንደ ጊዜ ነው ትናንት እንደዚህ ሆነብኝ።
ያጋጠሙ።
አ፣
እሺ ግን እኛ ጋር ሪፖርት- አላስመዘገቡ ማለት
አ፣ አ፣ ዛሬ አላስመዘገኝ እኛ እሺ ደመያችን ስሞትም አለበል
ዮሐንስ
ዮሐንስ ማ
ፍስሐ
ፍሳ
አ፣
እሺ ስልክ ቁጥር በዚህ ነው የሚጫወቱት፣ በዚህ ነው ለቤቲንግ የሚጠቀሙት፣ ለቴሌብርም አ፣ አ፣ በዚህ ነው ሁሉም በቴ ለሁለቱ- እኔ በሲብር በሲ- አ፣ በሲብር ነበር ዲፖዚት ያደረኩት።
በሲብር ነበር ዲፖዚት ያደረጉት።
አ፣ እሺ እሺ እየመዘገብኩለት ነው። መስመር ላይ ጠብቁኝ።
እሺ
እሺ ደንበኛችን ለ betting ም ለሚጠቀሙት ይህን ስልክ ቁጥር ነው አይደል? ዜሮ ሰባት መጨረሻው አ፣ ዜሮ ሰባት መጨረሻ ነው የምጠቀመው።
ልክ ነኝ?
አ፣ እሱ ነው።
እሺ ስንት ብር ነው ስንት ብር ነው አ፣ deposit ያደረጉት?
አሁን አሁን ስልሳ ብር ነበር deposit ያደረኩት።
አሁን ስልሳ ብር ትናንትስ?
አ፣ አ፣ ዛሬ ዛሬ ነው እ፣ ቅድም ወደ ሰባት ተኩል አካባቢ ነው የወሰደብኝ።
ሁለቱም እ፣ ዛሬ ነው
አይ ትናንት ተመልሶልኛል። ትናንቱ ትናንቱ ዛሬ ደግሞ ተመልሷል።
ድጋሚ አ፣
ዛሬ ስልሳ ብር
አ፣ እሺ ደንበኛችን መዝግቤልዎታለሁ። እኔ እርስዎ ደግሞ በ screenshot አንስተው ይሄ deposit ማድረጉን የሚያሳየውም ወይም የባንኩን text ማለት ነው screenshot አ።
አንስተው በሚነግሮት ስልክ ቁጥር በቴሌግራም ይላኩልን።
እሺ ቆይ ስልክ እንደያዘ እሺ
እሺ ይንገርን ስልክ ዜሮ ዘጠኝ ዘጠና ሁለት
የዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት አዎ በዚህ ስልክ ቁጥር screenshot ይላኩ። ስሞትንም ከስር ጽፈውበት ይላኩልን።
እሺ እሺ ደንበኛችን ሌላ የምረዳዎት ነገር አለ?
ኧረ ምንም መዚህ ችግር የለም ሌላ ስለደወሉልን እናመሰግናለን። አገልግሎት ያለዎትን ሀሳብ ስ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ አሜን።